ጤና ይስጥልን ቤስት ቤት ቤቲ ነኝ ምን ልርዳዎት።
አካውንቴ እንደገና forget ምናምን ብሎብኝ ነበር።
ምን አልከኝ?
አካውንቴ እሺ login ስለው እንደገና forget ምናምን አለኝ፣ አልገባም አለኝ።
አዎ system እንደገና ስሞክር እሺ
እንደገና ስሞክረው message ምና አልክ ምናምን።
password ረስተህ ነው?
password ኡ አልረሳሁትም እንጂ በራሱ ጊዜ እንትን አዎ ተለክልኝ እሱ ነበር።
system የተስተካከለ ነው። እሺ ትንሽ ቆይተህ ትሞክረዋለህ።
okay እሺ ለዛ ነው password ከረሳ አዎ።
forget password ስትለው በከፈትክበት አረ account password ማ አልረሳውም፣ login አልልም ብሎኛል እንጂ።
በቃ system ስላስቸገረ ነው። ትንሽ የተስተካከለ ነው። ቆይተህ ሞክረው።
እሺ እሺ